ሄሎ
ቡቻዬ ወይ እንትን አምሮኝ ነው የቻኖሌ ነው ያልደረሰልኝ?
ቻኖሊ ነው እንጂ አምሮኝማ ገና ደርሻለሁ። እየጠየኳት ነው።
እሺ በቃ ወይ ታገናኘኛለህ፣ እሱ ካልደረሰልህ በዛው ቼክ ላድርግልህ ከደወልኩ አይቀር
አይ አምሮኝ፣ አሁን አምሮኝ ነኝ። ቻኖል ነው እኮ የአምሮኙን ቼክ ላድርግልህ።
ሀምሳ ስምንት ዜሮ ዜሮ
አይ ሀምሳ ቼክ ዘጠኝ አድርጊ።
ሰማንያ አንድ
no no እ
ሀምሳ ስምንት ዜሮ ዜሮ ነው። ሀምሳ ስምንት ዜሮ ዜሮ no ሀምሳ ዘጠኝ ሰማንያ አንድ ብለህ ጽፈሃል።
አይ አይ አልጻፍኩም። ሀምሳ ስምንት ዜሮ ዜሮ ነው። ሀምሳ ዘጠኝ ሰማንያ አንድ አላልኩም።
የጻፍከው እኮ ማለት ነው ሀምሳ ሀምሳ ዘጠኝ ሰማንያ ሀምሳ ዘጠኝ ሰማንያ አንድ እና ሀምሳ ዘጠኝ ዘጠና አንድ ብለህ ነው የጻፍከው።
ኧረ chat ላይ ነው ያልጻፍኩም መስሎኝ።
አንተ በጣም ይነገር- ጭራሽ አልጻፍክም?
እኔ አልጻፍኩም።
ልክ ነህ ለሳሚ ነው አንተ።
የነገርኩት። የቻኖሊ ሀምሳ ስምንት ዜሮ ዜሮ ነው። ለሳሚ የነገርኩት።
ሀምሳ ስምንት ዜሮ ዜሮ ላይ ያልደረሰልህ?
አዎ እሱ ነው። ሌላ አልጻፍኩም።
እሺ እሺ